በቃ አሁንማ graduate አላረግም እኮ graduate አላረግም ከነገ ወዲያ ካልጨረስኩኝ እስከ ነገ actually እኮ time ኡ ሰጥቶኝ እኮ ነው።
hello hello፣
ጤና ይስጥልኝ አብሮ ይስጥልህ።
አቶ ያሲን አዎ ነኝ።
ከአሪፍ ፔ ነው የምደውለው። ደንበኛችን እሺ።
ቅድም ደውሎ አመልክተው ነበር እኛ ጋር።
አዎ እሺ በእኛ በኩል አይተንሎት withdraw አስራ ሶስት ሺህ ብር በእኛ በኩል ስላላለፈ እዛው ቫሞስ ቤት ነው ያለው።
እህ፣ ስለዚህ ከተቆረጠቦት ከ wallet ዎ ከቫሞስ wallet ዎ ከተቆረጠቦት እነሱን ያናግሯቸው። መቆረጥ አልነበረበትም፣ አልወጣም ብሩ።
እህ፣ እህ።
መቆረጥ አልነበረበትም፣ አልወጣም ብሩ። ደንበኛችን እዛው ነው ያለው።
አዎ፣ እነሱን እነሱ ጋር ያናግሯቸው። አዎ እነሱን ያናግሯቸው።
የእነሱ ስልክ እ፣ የእነሱ ስልክ እኛ ጋር ስለሌለ website ኣቸው ላይ ያገኟቸው፣ እህ፣ እህ።
site ኡ ላይ ያገኙታል ደንበኛችን ስልካቸው ጥሪ ማ- ጥሪ ማዕከል የላቸውም እነሱ።
እ፣ አላወቅኩም ደንበኛችን። website ኣቸው ላይ ሲያ- ሲገቡ ግን ስልክ ቁጥራቸውን ወይም ጥሪ ማዕከል ካላቸው እዛ ጋር ያለውን ቁጥር ይጠቀሙና ያናግሯቸው። በእኛ በኩል በአሪፍ ፔ በኩል አላለፈም ብሩ ይንገሯቸው።
አሀ፣ ምንድን ነው አሁን ማድረግ ያለብኝ?
እነሱ ጋር ደውለው ከቫሞስ account ኡ ላይ እንዳይ መቀነስ ስላልነበረበት እንዲያስተካክሉሎት ነው የሚነግሯቸው። እዛ በድጋሚ withdraw ነው የሚያደርጉት።
አዎ፣ እነሱ ጋር አልተቆረ ከእነሱ አልተቆረጠም።
አልተቆረጠም ደንበኛችን። balance ዎትን check ያድርጉ። ቫሞስ ላይ ከተቆረጠቦት እነሱን ያናግሩ።
አይ ተቆርጧል። ከዚህማ ከእኔማ ተቆርጧል።
እንደዛ ከሆነ እዛው ላይ እንዲያስተካክሉሎት ይንገሯቸው። እነሱ እሺ።
system ኣቸው ላይ check ያደርጉሎታል።
እሺ፣ አመሰግናለሁ።
ደንበኛችን መልካም ምሽት ይሆንሎት።
እሺ